Hello አቤት
ቆይ ምን ልርዳ?
የሆነ ቤት ቤት ውስጥ ብር deposit አድርጌ መቼ ነበረ?
አሁን በአሁን አንድ ሰዓት ከአንድ ሰዓት በፊት ነው።
እሺ ስልክህን ንገረኝ።
ስልኩ ዜሮ ዘጠኝ ዜሮ ዜሮ ነው እሺ ዜሮ ሰባት እሺ
ሰማንያ አራት አስር እ እ ሰማንያ አራት አስር
ስንት ብር ነው?
ሶስት መቶ
okay አሁን
እ አሁን ነው አሁን ነው። አዎ አዎ፣ ከአንድ ሰዓት በፊት ነው እኮ ዱ- እንትን አድርጎ withdraw አድርጌ ነው እኮ ወደ የቤት ቤት ስልክ ቁጥር ልክ አይደለም።
ያ የቤት ቤት ስልክ ቁጥርህን ንገረኝ።
የቤት ቤት ስልክ ቁጥር አዎ
የቤት ቤት ስልክ ቁጥር ዜሮ ዘጠኝ እሺ
ሰላሳ ዘጠኝ እሺ ሰላሳ ሰባት እም
አርባ
አርባ
ሰባ አራት
መቶ ብር ነው ያልከኝ? ሶስት መቶ ብር አዎ ሶስት መቶ ብር ነው።
እሺ አቃተን እ አንዴ ቆይ ጠብቀኝ። በቃ process አድርጎ ስጨርስ ይገባልሃል። እሺ process እያደረገ ስለሆነ ነው።
እሺ እሺ አባ